ካልተባሉ ከአንድ እስከ አስር ያሉት አንቀጽ ሀሌታዎች ሁሎችንም በወንበር ስለምንማራቸው ነው። የጾም መዝሙሮች በተናጥል መጋቢያ ዕለት የንታ ክቡር ጥላሁን ከጦመ ድጓ ቅንዋቷ ጋር ስላሏቸው እዚህ ላይ አልፈናቸዋል። በወንበር የማይነገሩ ምልጣን ያላቸው ሰላሞች ሰዓት ሲያጥር በሚጠፉ ጊዜ ጽፋታቸው ዘዮሐንስ በአራት አዴ ስልጣኑንም ጽፋ ዘስብከት ሰላም ይሴሳ ቤት